አልገባሽም ታዲያ? ሄሎ
ሄሎ፣ አቤት።
ሰላም ነሽ?
ሰላም።
ይህ ነው ይህን ስልክ ግን አውቄዋለሁ። ከአሁን በፊትም እየረበሽ ስለሆነ የዘጋ መስመሩን አስተላልፊ። ዜሮ ዘጠኝ ስልሳ ሶስት ያዥ
እየለበስክ ዜሮ ዘጠኝ ስልሳ ሶስት ዜሮ አራት ዜሮ ስምንት ሰባ ስድስት እና መዝግቢ። መዘግብሽው? አዎ መዝግቢ።
እ?
hello
አቤት ምን ልርዳህ?
ስልኬን እያስመዘገብሽ መሰለኝ እየረበሽ ነው ትያለሽ። እኔ እኮ እየረበሽ ሳይሆን መረጃ ለማግኘት ነው።
እሺ ምን ልርዳዎት?
አቤት።